ጤና ይስጥልኝ ቻፓ።
አብሮ ይስጥልኝ። ሰላም ነው።
ምን እንርዳዎት?
ወደ እናንተ ሳላስበው ካርድ ተቆርጦብኝ ነበረ። ከ- የምን ክፍያ ነው ታ- እንትን ብዬ ነበር ሁለት መቶ ሀምሳ ብር
ክፍያ ፈጽማ ነው።
አ ሁለት መቶ ሀምሳ ብር
እሺ፣ transaction message ኡን ቴሌግራም ቁጥር እሰጦታለሁ፣ በዛ ይላኩት። ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ
ስልሳ እሺ
ሰባ ሁለት ሰባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት
እሺ በቃ የተላከልኝን message ልላክልሽ በዚህ አዎ እሱ message ይላኩልን።